ማሽኑ ላይ ነው ያልተጠቀሰው፣ ሶፍትዌሩ ላይ ነው ያልተጠቀሰው። ሶፍትዌሩ ላይ ነው ያልተጠቀሰልሽ፣ ማሽኑ ላይ ነው አድራሻ ያልተጠቀሰልሽ። ሶፍትዌሩ ላይ ነው ያልተጠቀሰው። እሺ፣ ዜሮ ዘጠኝ ሀያ አንድ ላይ ስልክ ስጥሽና ደውይለትና የሶፍትዌር ባለሙያ ነው support ያደርግሻል።
ዜሮ ዘጠኝ ሀያ አንድ ስልሳ አንድ ሰማንያ ሶስት አስራ ስድስት ዮሐንስ ይባላል። እሺ፣ እሱ ካላነሳልሽ ደግሞ ደረሰኙ ላይ ባሉ ስልኮች ደውለሽ support ያደርጋል። ስለ ሶፍትዌሩ እንዴት resolve እንዴት እንደምታስገቢ ምናምን guide ያደርግሻል። እሺ ማ እሺ